ጤና ይስጥልኝ በስልክ ጊዜ ነው የምንረዳው።
password ጠፍቶብኝ ነው።
ምን አልከኝ?
password password ምን?
ከፍቼ ነበር ቅድም እሺ
ጠፋብኝ።
password ኡን forget password ስትለው ከላይ በከፈትክበት account ስልክ ቁጥር አዎ።
message ይገባልሃል። እሱ እንደ password መጠቀም ትችላለህ። እሺ
hello forget password ስትለው አዎ ከላይ በከፈትክበት የቤት ቤት account message ይገባልሃል። እሱ እንደ password ተጠቀመው።
እሺ እሺ